ጥያቄ ለመወዳደር ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ሶስት ቁጥር ላይ እድሉን ይሞክሩና ጥያቄና መልስ አለ መጫወት ይችላሉ።
ምን ምን አልኩኝ? ምን ምን አልኩኝ?
ምን አሉ? hello ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ መመዝገብ አለ፣ ሶስት ቁጥር ላይ ለመጫወት የሚል አለ። እድሉን ይሞክሩና ጥያቄና መልሶች አሉ፣ እዛ ላይ መጫወት ይችላሉ።